Hello Hello
ሰላም፣ ሰላም ቼቭሮሌት አላችሁ?
እ ቼቭሮሌት ቼቭሮሌት ሁለት ቼቭሮሌት አለን ሀያ ሀያ ሁለት
ቼቭሮሌት አዎ
ስንት ነው?
ሀምሳ ሶስት
እ አምስት ሚሊዮን ሶስት መቶ ሺህ Okay፣ ያኛውስ በቤት ውስጥ
አይ እሱ የለም እ
የለንም ይሄን ያለን ቪትስ
የትኛው ቪት ቪት ቪት አዎ ቪት
እ ቪትስ ሁለት ሺህ ሁለት ሞዴል አለን አስራ ሰባት ከሀምሳ የሚባል
አስራ ሰባት ከሀምሳ አዎ ስንት አይዞ
እ ባንክ እስከ ስድስት መቶ ሺህ ድረስ ምናምን